የጤና ስጥልኝ ኢንቨስትሜንት ቃል ኪዳን ነው የሚልወደው እንትን ነበረ ብር ከቴሌ ብር ወደ ቤት ቤት ድጎስ አድርጌ ነበረ።
እሺ
ሶስት ቀን ነው አራት ቀን አላከልን መልሳለሁ ይላሉ። እስካሁን ብሩ አልተመለሰልኝም።
እሺ በስልክ ቁጥር ነው
አ፣ በዚህ ቁጥር ነው ስንት ጊዜ እየደወልኩ ነው።
እሺ አንድ መስመር ላይ ጠብቁኝ ስንት ብር ነው
አንድ ጊዜ ሁለት መቶ ብር ነው፣ አንዴ መቶ ሀምሳ ብር ነው፣ አንዴ መቶ ብር ነው። ልካለሁ በቴሌግራም
እሺ አንድ መስመር ላይ ጠብቁኝ
ሄሎ ሄሎ ሄሎ ሄሎ
አ፣ ቆይ እሺ አንዴ መልሳ ትደውልሎታለች ያናገረችው ስልሽ ቴሌግራም ላይ ትንሽ ጠብቁን እንደውልሎታለን
እሺ እሺ